ጤና ሚኒስትር ቤት
ያለው ሰላም ነው።
እግዚአብሔር ይመስገን።
አለ። ራሄል ማን ሀገር እሺ ትራንስፈር ላድርግልሽ አንዴ ስልክ እንጂ ወይ ሄሎ ሄሎ
አቤት ጤና ይስጥልኝ
አብሮ ይስጥልኝ። ማቲያስ ነኝ። ትላንትና አናግሬሽ ኦኬ ነበር።
አዎ ጠዋት ደውለልኝ ነበር አይደለም አንተ አዎ ጠዋትም ደውዬ ነበር። ሁለቱ ብቻ ተስተካከለልኝ። ሰባ ምናምን ይቀራል።
ስንት ይቀራል
ሰባ አምስት ሰባ ሶስት ሰባ አራት ይቀራል። ሰባ ሶስት ሰባ አራት ብር no ሰባ አራት ጊዜ መቶ ሀያ ሰባት በመቶ ሀያ ሰባት የሄድኩት
okay ትኬት የተስተካከለልህ ሁለት ትኬት ብቻ ነው አዎ የተስተካከለ ሁለት ብቻ ነው።
እሺ እ እሺ አንዴ የሁለቱም ግን ተስተካክሎልሃል አንዴ ትነግረኛለህ የተስተካከለው ካሾርኩት እ እ?
ከገባልህ አ- የአንዱን ንገረኝ ከገባልህ ማለት ነው ከተስተካከለልህ አንድ አዎ አዎ አንዱ ንገረኝ ነው እ እሺ ሳምፕሉን እሺ ላይ
እ እ? ቆይ አንዴ ወይ መልሼ ልደውል ትችላለህ እሺ አገናኝ ለማየት በላቸውና እሺ እሺ እሺ እሺ